ሰላም ጤና ይስጥልኝ እንግስት ቤት ሰላም አደርሽ እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። withdraw አድርጌ ነበር እሺ
እ እሺ
እንድታይ በዚህ ነው ቁጥሩ ሀምሳ ሺህ ነው ወደ ዜሮ ዘጠኝ አስራ አንድ ዘጠና አምስት ሀምሳ አምስት ዜሮ ዜሮ ያው balance ዶናልድ check አድርገው እሺ አመሰግናለሁ።
እናመሰግናለን።
በቀን ስንት ነው ማውጣት የሚቻለው?
ሁለት መቶ upgrade ከተደረገልህ ከዛም በላይ ማውጣት ትችላለህ። መቶ መቶ
መቶ ነው የሚቻለው?
አዎ መቶ በሳምንት ደግሞ ሁለት መቶ ግን upgrade ተደርጎልህ ከሆነ ከዛም በላይ ትችላለህ።
እንዴት እንዴት አለክ?
update ተደርጎልህ ማለት ችግር የለውም። ይኸውልህ ልክ ስትሞክር እምቢ ካለክ ለእኛ ም።
ደውልልን እናስደርግልሃለን። ከዛ በላይ ማውጣት እንድትችል ማለት ነው።
እሺ ሲከለክልክ ማውጣት። እሺ እናመሰግናለን። መልካም እሺ ሰላም